hello ብርሃኑ፣ አቤት።
ወይ የፒታ ፕላሱን ሰጡ?
አሁን ሰጡኝ። customer እየደወልኩ ነው። አዎ
አይ በቃ እሺ። እኔማ ሀያ ደቂቃ ስትለኝ እኮ ብዙ የምትቆይ መስሎኝ ነው።
አዎ እኔም አስራ ሰባት ደቂቃ ቀርቶ እያለ ሀያ ደቂቃ አለች። አሁን ሰጠችኝ። አስር ደቂቃ ሲቀሩ ሰጣኛለች።
አይ በቃ እሺ፣ እንደዛ ከሆነ እሺ እሺ። customer ደውያለሁ። እየሄድኩ ነው አሁን።
እሺ እሺ ብርሃኑ እሺ እሺ